ጤና ይስጥልኝ መስፍን
አብሮ ይስጥልን withdraw አርጌ ነበር ወደ account አልጨመረልኝም።
withdraw
አ አርጌ ነበርና በስት ቤት ስልክ የደወልክበት ነው?
አ ሰባት
እሺ ስንት ብር ነው?
አንዴ አንድ ሺህ ብር አንዴ ደግሞ ሁለት ሺህ ሶስት ሺህ ብር እሺ ጠብቅ
ሳራ ሳራ ሳራ
የቴሌብር ቁጥር የደወልክበት ነው አይደለ? እሺ አሁን ገብቶልሃል። ስለደወልክ ነው። አመሰግናለሁ። መልካም ቀን። ሄሎ